ሄሎ ጠና ብላይ
ሄሎ ሄሎ ቤቷ ጠና ብላይ
አማርኛ ታዲያ?
አክሱም ሄሎ ጤና ይስጥልኝ። አክሱማዊት ራይድ ነው
እ?
አክሱማዊት ራይድ ነው ደውለሽ ነበር
አማርኛ ታውቂያለሽ?
እ?
አማርኛ ታውቂያለሽ?
ጤና ይስጥልኝ
ጤና ይስጥልኝ። ተሻቦ እናሽንኝና ቡዳ ቆሮ ሀይ